ሰላም አለክ እግዚአብሔር ይመስገን። ምን ልርዳ?
እንደዚህ deposit የተባለው withdraw ያልነው ወደኋላ ለማድረግ እንዴት ነበረ? እንዴ ያለን በምን ዊዝዶ አድርገህ ነው?
እ በምን በምን ዊዝዶ አድርገህ ነው? ዊዝዶውን ስታዘው በ normally እንደ በቁጥር ለማውጣት ማለት ነው። ኮድ በ voucher በ voucher አ- አዎ ለ- ልክ betting ቤት ሄጄ አዎ።
ለማውጣት ማለት ነው።
እሺ፣ በሱ ዊዝዶ አድርገህ ነው ወደ ቤት ቤት account መመለስ ፈልገው?
አ
እሺ፣ account history ውስጥ ግባ።
አ፣ normal አጠገብ ላይ ያለ አሁን እ ወይስ withdraw ለምን? ስልኩን እ እ ስልኩ አጠገብ አለ ይኸው አሁን በማወራው እሺ፣ አ፣ የ- በዛ የነገር Telegram account ኣችን ታውቀዋለህ አይደል? የኛ Telegram account እ እሺ፣ እሱ ላይ ያናግረንና እ በቫውቸር ወጪውን እንዴት ነው መልሰው ብለህ ስቴፖችን ልክላለን። እሺ
እሺ